ጤና ይስጥልን Bet ረድኤት ነው የምለርደው ጤና ይስጥልኝ እናት። ትኬት ትኬት በልቼ ነበር account ላይ ግን ብሩ አልገባልኝ።
ወደ account ነው ያልገባው የትኬቱ አ ትኬት የበለቱ አልገባል account ቴ ላይ እንትን አላለልኝ።
እሺ አንዴ ላስተላልፍልህ ትኬት check የሚያደርገው እሺ
Hello
ጤና ይስጥልኝ።
እሺ cashier ኮድን ትነግረኛለህ?
እሺ ልንገርህ።
አዎ ንገረኝ።
ID ውን ID ውና ትለኛ ID ነበሩ
በወረቀት ነው የያዝከው ትኬቱን?
አይ እንትን account ላይ ነው Account ላይ ከሆነ እሺ ንገረኝ። እሺ ID ው እንትን B እሺ ሁለት እሺ ቀጥል C
ቀጥል።
ሰባት እህ D እሺ አምስት እሺ E E ቀጥል።
L አዎ አዎ T እሺ B እሺ A እሺ ቢ
ቢ
አሁንም B እሺ አሁንም B
ሶስት እ፣ ከዛ ሰላሳ ሁለት እሺ
D እሺ
C እሺ ሲ ሲ ሰማንያ አምስት
እሺ T ያለበት
እ T ያለበት አይደል?
C አ የለበትም። ልድገምልህ አንዴ አይ E ብለህ ቆይ ሁለት ይኸውልህ
B ሁለት C እይ። B ሁለት ነው ሲጀምር አ B ሁለት C እሺ ሰባት D ሰባት ዲ እሺ አምስት ኢ ቲ አ- አምስት ኢ ከዛ እሺ።
ሲ እሺ ቢ እ፣ ከ- ከኢ በኋላ ቲ ነው ሲ ነው ሲ ሲ በቃ በቃ እሺ ጠብቀኝ አንዴ እሺ
okay የትላንት ጨዋታዎች ነበሩ አ?
አ የትናንትና ነው ማታ ላይ- ማታ የተካሄደዋል በሀምሳ- አ okay እሺ check ላርጋቸውና
እሺ እ okay ያራል okay አልቋል አሁን ጠዋት ላይም የ- የሚጫወቱት ነበር እንዴ አረ የትናንትና ነው የለም፣ አረ።
የትናንትና የማታ ጨዋታ ነው የትናንትና okay okay suspend የተደረገም አለ ከውስጡ ማለት ነው እ suspend የተቋረጠ ጨዋታ ማለት ነው የቱርክ ጨዋታዎች አሉ የቱርክ ትራ- የተቋረጠ ትራብዞን።
ጨዋታ አለ?
ትራብዞን ስፖር የሚባለው team ያለበት ማለት ነው አ እሱ ይቀረኛል እሱ ቦ- እንትን ነው ተቋርጧል እ፣ ሌላም እስኪ check ላድርግልህ አንዴ አንድ ሁለት game check ላድርግና ሪፖርት የሚደረግ ከሆነም እ፣ ይደረጋል እሺ እሺ
እ፣ ትንሽ እንጠብቀው
እሺ ይቻላል ትንሽ አ፣ ቆይቼ ልደውል እስከ አ፣ እስከ አምስት ስድስት ድረስ እንጠብቅና እሺ በቃ ከዛ በኋላ ሪፖርት አደርግልሃለሁ እሺ እሺ አመሰግናለሁ እሺ እሺ፣ አንተ- እሺ